Hello?
ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን
አምሮ ይስጥልን። ብር እየሞላሁ በቦብኝ እየሄዱ እንደምን ማድረግ ይሻለኛል? እና ታዲያ
ምን አለኝ?
ብር ስሞላ እየተቆረጠብኝ።
እስቲ አንድ የመስመር ላይ ጠብቁኝና ሌሎት እሺ እሺ እሺ
ደንበኝነቱ ተቋርጦሎታል። እሺ እሺ እሺ እሺ ታለም እግዚአብሔር ይስጥልኝ እናቴ።
አሜን። እሺ